ጤና ይስጥልኝ ሪፖርት ነው ባኮን ወልደው አብረስተል እንትን ነበረ ይልሽ ባለፈው ከእናንተ ከዋሌቴ ከሁሉ ስፖርት አካውንቴ ወደ ካቻ ልኬ ነበረ ወደ እንትን አምስት ሺህ ልኬ እንትን አልገባልኝ ወደ አካውንቴ። ካቻ ስደውል ደግሞ ከእናንተ ጋር ቁመናል አለ።
ኦኬ ከዊዝድሮ አድርገው ነው ብር ውዝዶ አድርጌ ያው ውዝዶ አድርጌ ትክክል እሺ ከትራንዛክሽን ሂስትሪ ላይ ያልገባሉትን ስክሪንሾት አድርገው በቴሌግራም ይላኩልን ደግሞ ልክ ያለው ቴሌግራም ላይ እስካል ደረሰልኝ ቴሌግራም አስቀምጫለሁ በዜሮ ዘጠኝ ማን ነው የሚለው አዎ ባየሁ ካሳ የቴሌግራም አዎ ባየሁ ካሳ
አባየው ነው የሚለው የቴሌግራም ስሞት አ- አይቬክስ ነው የሚለው አቬክስ ነው ማን?
ምናምን አቬክስ አይቬክስ?
ነው የሚለው አ አቤክስ አ ስልክ ቁጥር ልንገርሽ እሺ። ስንት ብር ነበር? አምስት ሺህ አ- አምስት ሺህ አዎ
አሳልፈን እንሎታል ደንበኛችን።
እኮ አልገባልኝ ዛሬ ስንተኛ ቀኑማ ሶ- አራተኛ ቀኑ ምናምን እኮ ሶስተኛ ቀኑ ምናምን እኮ በሀያ ስድስት አይደለ ቅዳሜ ቀን ነው እኮ ቅዳሜ ትክክል የተነጋገርነው አዎ አዎ እኮ መልስ ስናገኝ እናሳውቆታለን ደንበኛችን።
ጥሩ ቶሎ ቶሎ ከስር ከስር ስለምናሳውቅ እ፣ ይጠብቁ።
እሺ እሺ